Hello?
Hello?
Hello?
አቤት ይሰማኛል። ሰላም ነው?
እግዚአብሔር ይመስገን። ጤና ይስጥልኝ። Donkey Tube ላይ ነው የደወሉት።
ድምፅ ናውቃለሁ። አብሮ ይስጥልኝ። እ ለምክር ኮሜዲያን እሸቱን በ- ማግኘት የሚችልበት እድል ካለ ብዬ ነው።
Okay፣ ምን አይነት ምክር ነበረ ማማከር የፈለጉት?
የግል ምክሮች የግል ምክሮች በእኔ ላይ
እሺ፣ ልመዝግቦት እና እ?
ልመዝግቦት እና ይደወልልዎታል።
እሺ
ማን ልበል ስሞትን?
ካሳሁን
ካሳሁን ማን?
ንጋቷ
ንጋቱ ነው።
ንጋቷ
ስልክ ቁጥር ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ዘጠኝ እሺ፣ አስር አስር ሀያ ሶስት
ሀያ ሶስት አርባ
አድራሻ
እዚህ ኮልፌ አጠናተር አካባቢ ታወቃችሁ
እሺ።
ትራፊክ ሰፈር ማለት ነው።
እሺ፣ ስለደወሉ እናመሰግናለን።
በጣም አመሰግናለሁ።
እሺ